እንደውልልሽ ወዳ ዲግሪ ማኒፋክቸሪንግ ቴንዲሲ ነው እና ምንደውልልሽ ወዳ ዲግሪ ማኒፋክቸሪንግ ቴንዲሲ
እሺ
እና እዚህ ድርጅታችን ጋር በጁኒየር አካውንታንት ምት የስራ ዛሬ ስምንት ሰዓት ተሳትፎ ነገ ጠዋት
ቆይ ትችላለች።
ይቅርታ አይሰማም ትንሽ ጫጫታ ነው
እሺ ዛሬ ከሰዓት ስምንት ሰዓት ወይም ነገ ጠዋት አምስት ሰዓት ላይ ፈተና አላችሁ። መተሽ መፈተን ትችላለሽ።
በምን በ accounting ነው አዎ በ junior accountant እ እ?
በ junior accountant አዎ በ accounting accountant አይ accountant አደ- አይደለሁም እኔ
ምንድን ነሽ
pharmacist
ነው እንዴ?